હલો હેલો
હલો હેલો આવે ምን አሉ
ቦታ ለመያዝ
የምን ቦታ
ከአዳም
እኮ ለምን መያዝ የፈለጉት ምን መታደም ነው የፈለጉት የታዳሚ ቦታ ለመያዝ ነበረ
ምን ለመታደም
እ ምን ለመታደም የፈለጉት
Donkey Tube ላይ
Donkey Tube ላይ አሁን ላይ ምንም ፕሮግራም የለንም